ሰላም ጤና ይስጥልኝ። ስባኩም
ቺፕ ቺፕ application ላይ group create አድርጌ ሶስተኛ እሺ።
ሰው አግኝቼ add ላረግ ነበር time አለኝ እና refund pending ይለኛል። ወይ refund እንድታረጉልኝ ወይ ደግሞ ሶስተኛ ሰው check ላደርግሎት።
እሺ።
ዘላለም
አ፣ በ- በዚህ ስልክ አዎ፣ ግን group ኡ ድርሹ የሚል አዎ ድርሹ ላይ ነው። ሁለት order በቆሎና ሽንኩርት አ፣ fail አድርጓል። አዎ
እኮ refund እንዴት አዎ።
ነው?
ይቅርታ ድካ- ዛሬ ድካሜ- ፋይናንሷ ስለማትገባ ነገ- ነገ ነው ብሩ የሚላክሎት።
OK፣ ሌላ አዲስ group ነው create ማድረግ አዎ የምችለው?
ይቻላል። አዎ create ማድረግ ይቻላል። አዲስ group ይሄኛውን ድጋሜ እንትን ማለት አትችሉም? ሶስተኛ ሰው አይቻልም።
ናቸው እዛ አይቻልም። group fail አድርጓል። ብሩ ነው ተመላሽ የሚሆነው። እንደ አዲስ ነው የሚያዙት እርሱ።
OK፣ ስለዚህ ነገ ይመለሳል።
ነገ ብሩ ይመለሳል። የበቆሎም የሽንኩርቱም
እሺ፣ በቃ እሺ። እ፣ በነፃ ነዋ delivery ው? እናት ስናት free delivery available የሚለውን on ማድረግ አለቦት። በእርግጥ እስካሁንም on እያደረጉ ነው። እሷን link ዋን on ካደረጉ በነፃ ነው የምናመጣሉ።
Okay፣ እሺ፣ እሺ።
እስካሁንም አልቆረጠቦትም። እዚህ ጋር ሲሰማ ያየሁት ነበር። ትክክል ነው የሚሞሉት አሞላሉት።
እሺ፣ በሀያ አራት ሰዓት ውስጥ ይደርሳላ?
በሀያ አራት ሰዓት ውስጥ አዎ፣ እሺ፣ group እሺ፣ ከሞላ በሀያ አራት ሰዓት ይመጣሉታል።
እሺ፣ እሺ። አመሰግናለሁ።
መልካም ቀን። እሺ።